ሄሎ ሄሎ ሄሎ ሰላም ጤና ይስጥልን። አቶ ቴዎድሮስ አቤት ከ We Plus Solution ነው የምደውለው።
እ?
ከ We Plus Solution እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
እሺ እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
እሺ ጥሩ እሱ አሁን ምንድን ነው?
እየመጣሁ ነው እሺ መልሰን ደውል። እሺ እሺ፣ ተመርጃለሁ አዎ።
ችግር የለውም። እሺ መልሼ እደውላለሁ።